Hello ጤና ይስጥልኝ።
ሰላም
ፒፒ አሊ ኖት?
ና እሺ ከ We Plus Solution ነው የምደውለው። እኛ We We Plus
We Plus አ፣ አዎ እኛ application ላይ ተመዝግበው ነበረ እና እ፣ በአሽከርካሪ ነው ወይስ ተ- እንደ ተጠቃሚ ነው የተመዘገቡት?
ተጠቃሚ እሺ ተጠቃሚ ከሆኑ ማውረድ ያለቦት We Plus Solution user የሚለውን ነው። እ፣ እርስዎ የተመዘገቡት በ provider ነው።
provider አዎ እ፣ ግን ማውረድ ያለቦት We Plus Solution user የሚለውን ነው።
user አዎ እሱን አውርደው ምን እ፣ እንትን አለኝ ምን ምን profit አገኛለሁ?
እሺ የሚያገኙት እ፣ We discount ነው?
Plus አይ አይደለም እም፣ user ን ካወረዱ በኋላ አገልግሎቱን መጠቀም ይችላሉ። እ፣ አሁን ላይ ደግሞ ያለ- ያ- ያመጣነው challenge አለ። አንተ አውርደ እ፣ በአንተ referral code እ፣ share ም።
ለአምስት መቶ ሰው share ካረግ
ለስንት ሰው?
ለአምስት መቶ
አምስት መቶ ሰው አ አሁን ላይ እንደዛ ነው ከየት ያለው።
ይመጣል? አምስት መቶ ሰው አይ ይኖራል። እ፣ አምስት መቶን ባይኖርም በማድረግ በምትችለው እ፣ ሰው የምታገኘዋለና እሱን share በማድረግ challenge ኡን መቀላቀል ይችላሉ። እሺ እና application ኑ ከአርባ በላይ የሆኑ አገልግሎቶች አሉት። እሱን በመጠቀም የ- ወደፊት ምቾቶን አብሮ ይቀላቀሉ። አመሰግናለሁ። እሺ